ጤና ይስጥልኝ ቻፓ
አዎ ይሰማል።
ይሰማል። ምን እንርዳው?
ያው የብስ ቤት ውድድረው ያለው አይመጣም በቴሌብር በምን ባንክ ነበር?
የቴሌብር
ሄሎ፣
ይሰማል።
በምን ባንክ ነው ወጪ የጠየቁት?
የቴሌብር ይወጣ ነው አይገ- አይገባም።
እሺ፣ ቴሌ ድረስ ቁጥሮት ንገሩኝ።
አዎ ይሄ ሌላ ቁጥር ነው። ይሄ ቁጥር አይደለም። አስራ አምስት አስራ አምስት
አስራ አራት
አስራ አምስት
አስራ አራት አስራ አራት
አስራ ስድስት አስራ ስድስት
ሰላሳ ሰባት
ሰላሳ ሰባት
አዎ
መቼ ነው ወጪ ያደረጉት?
የሁለት ቀን በፊት እኛ ጋር አልመጣም። እሺ፣ የተጫወቱበት ድርጅት ጋር አይታወቁም።
ያ- የቅዳሜ ቅዳሜ እኛ ጋር ስላልመጣ የተጫወቱበት ድርጅት ጋር አዎ ነጭ አያሳውቁም።
ቅዳሜ ነው። ያው
የተጫወቱበት ድርጅት ጋር ያሳውቁ። እኛ ጋር የለም። እሺ፣
አይ የውድድረው ያለው አይገባም።
እኛ ጋር ስላልመጣ የተጫወቱበት አዎ።
ድርጅት ጋር ያሳውቁ።
አይ መልሱ
እነሱ ጋር ይደውሉ። እኛ ጋር አይደለም።
አይ
እሺ፣ እናመሰግናለን።